hello ሰላም ጤና ይስጥልኝ
ጤና ይስጥልኝ ሽልማት ምናምን ተብለን ነበር ዘጠኝ ሰማንያ አምስት ላይ እ hello hello እየሰማሁት ነው።
ዘጠኝ ሰማንያ አምስት ላይ ሽልማት አለ ተብለን ነበር ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ጨዋታዎችን ሲጫወቱ ያገኛሉ እነዚህን ሽልማቶች።
ጨዋታዬን ስጨርስ ወደ እናንተ ልደውል
ያሳያል። አዎ ይደወልልዎታል አሸናፊ ከሆኑ። እኛ እንደውላለን።
አይ እሺ